hello hello አይሰማም?
ትንሽ
hello እንዴት ነሽ? አቤት ይሰማኛል።
እሺ፣ ምን ነበር?
እ summary እየቆረጥኩኝ ማለት ነው። date ሳስገባ እም፣ እቺ ህዝባሯን ለማስገባት ተቸገርኩኝ እና እሱን ከነገርሽ ምንድን ህዝባራውን አስር ህዝባር ምናምን ዜሮ አንድ ምናምን ትለዋለህ አይደለ?
ምን ለማስገባት ፈልገሽ? ምን ለማለት ቁርጥ ሰመሪ ለማውጣት አ ማሽንሽ ከዛ ምን አይነት ነው?
እቺ አዲስ አሁን ሰሞኑን ስልኳች ነጯ ነጯ?
ነጭ እሺ፣ ተስፋ።
ልንገርሽ ልንገርሽ።
እሺ እየቆረጥኩ
ደረሰኝ አይደለም አይደል? ሰመሪ ለማውጣት ሰመሪ። እሺ፣ ኤፍኤም የሚለው ላይ ነኪ። ኤፍኤም ኤፍኤም ላይ ነኝ። እሺ ከዛ ዘጠኝ ዘጠኝ ነካው ኤፍኤም ነካሽ።
አ ዘጠኝን አራት ጊዜ
አ እሺ ከዛ ነካው ክሊክ
ክሊክ
ከዛ አስራ አንድ
አስራ አምስት ST ከዛ ST እሺ ከዛ ከዛ የ- ፕሮግራም አዎ፣ አስር
አስር ዜሮ አንድ
ዜሮ አንድ አዎ፣ ሀያ አራት
ቆይ አስር ዜሮ አንድ ዜሮ አንድ ሀያ አራት ሀያ አራት ከዛ QTY የምትላለች አይደል ማሽኑ ላይ አ አ ንኪያት እሷን።
እሺ to date ከዛ ዜሮ ስምንት
ዜሮ ስምንት ዜሮ አራት ዜሮ አራት ሀያ አራት
ሀያ አራት ከዛ VD የሚለው ነች
VD እሺ ነካሽ።
አ እ፣ ወጣልሽ።
አዎ ወጡልኛል። አመሰግናለሁ።
እሺማ እሺ እሺ